ሌላ ሰለችን order ነበረኝና ወርቃ ኮፊ ነበረ order ኡ የነበረ ሲሄድ ደግሞ ትእዛዝ የለንም ምናምን አሉ እነሱ።
ስንት ነው order number ኡ?
ሰላሳ ሁለት ሰባ አምስት ሰላሳ ሁለት ሰባ አምስት መስመር ላይ ጠብቀኝሽ። አብዱል መሊክ ነህ? አልታዘዘም ነው ያሉህ? እሺ check ላድርግና ልደውልልህ።
እሺ ቶሎ በይ።